ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
ከድሬዳዋ ነበር። ምን
እሺ ምን ነበር?
እንትን jackpot እሺ ለማስበራት ነበር።
ለማስበራት ማለት ቆርጠህ ነው?
አይ jackpot ለማስጀመር agent ነኝ።
ማን ልበል ይቅርታ አንተን?
ኤርሚያስ አልኩሽ ድሬዳዋ።
እሺ እ ድሬ ኤርሚያስ አንድ ደቂቃ እሺ።
እሺ ተስፋ ያለ እንዴ?
የለም ተስፋሽ የለም።
ኤርሚያስ ቴሌግራም ላይ ወይ ላሳውቀ ስልክ ስለያዘች።
እሺ እሺ ይቻላል ግን እ ይቻላል።
እኮ እሱን ለመጠየቅ ነው አዎ።
እና ስልክ ይዛለች እንዳልቆየ ብዬ ነው ጄ። አዎ ስለዚህ ቴሌግራም ላይ አሳውቅሃለሁ። እሺ
እሺ እሺ ኤርሚያስ መልካም ቀን።